ፀሐይዋ እስክትጠልቅ ቀኑ ነግቶ እስከሚመሽ ምሕረት ለኔ ታላቅ የመሸው የጨለመው ሌሊት ለብርሃን ስፍራ እስኪለቅ ቀኑ መሽቶ እስከሚነጋ ምሕረት ለእኔ ታላቅ የትኛው ጊዜ ነው የትኛው ሰዓት የአንተ ምሕረት ኢየሱስ ያላረፈበት የስትንፋሴ ቁጥር ትንፋሼ ወደ ውስጥ ስቤ ማወጣው መልሼ አንተነ ኢየሱስ ባንተነ ምሕረት ስለበዛልኝ ነ ፍቅር ስለበዛልኝ ነ ሞገስ ስለበዛልኝ ነ ጥበቃ ስለበዛልኝ ነ ይህ አለ የምለው የለኝም የመርገም ጨርቅ ነው የኔ ጽድቄ ምሕረት በሕይወት አኖረ እላለው በፊት ወድቄ ለጠላት የሚያሰጥ ቢሆንም ጥፋቴ ስተቴ ድክመቴ ምረኸኝ በእቅፍህ አለ ትናንትናም ዛሬም አባቴ በቀረልኝ ዘመን በምድር ዕድሜ ዋስትና ሆኖኛል ምረት ምረት ጌታዬ በሕያዋን ምድር መኖሬ ከቅዱሳን ጋር እኔ መቆጠሬ በአንተነ ኢየሱስ በአንተነ ምሕረት ስለበዛልኝ ነ ፍቅር ስለበዛልኝ ነ ሞገስ ስለበዛልኝ ነ ጥበቃ ስለበዛልኝ ነ አይተህ እንዳላየ አለፍከኝ ሰምተህ እንዳልሰማ ዝም አልከ በደሌን በሙሉ ሸፍነ በምረት ይበልጣ ቀረብከ ክፉ ህሊናዬን አንጽተ የታመመች ነፍሴን ፈውሰ በምህረት ቆምኩኝ እንደገና ኃይሌን እንደ ንስር አድሰ ሰባ ጊዜ ሰባት በቀን በድየህ አልተለየኸኝም ኢየሱስ ምሕረትን ዘግተህ አልጠቆረብኝም ፊትህ በፍቅር ያዩኛል ዛሬም አይኖችህ ቸርነህ ኢየሱስ ቸርነህ ተመስገን ስለ ምሕረትህ ተባረክ ስለ ጥበቃህ ተመስገን ስለ ምሕረትህ ተባረክ ስለ ጥበቃህ ምሕረቱ ለኔ ልዩ ልዩ ፍቅሩ ለኔ ልዩ ልዩ ጥበቃው ለኔ ልዩ ልዩ አባት ሆኖኛል ኤልሻዳይ ምሕረቱ ለኔ ልዩ ልዩ ፍቅሩ ለኔ ልዩ ልዩ ጥበቃው ለኔ ልዩ ልዩ አምላክ ሆኖኛል ኤልሻዳይ ምሕረቱ አዲስ ነው ማለዳ ማለዳ ፍቅሩ እጅግ ፍጹም ያዝናል ለተጎዳ ጥበቃው ልዩ ነው ሁሌ ለልጆቹ ወደ ምድር ሁሉ ያያሉ አይኖቹ ምሕረቱ ለኔ ልዩ ልዩ ፍቅሩ ለኔ ልዩ ልዩ ጥበቃው ለኔ ልዩ ልዩ አባት ሆኖኛ ኤልሻዳይ ምሕረቱ ለኔ ልዩ ልዩ ፍቅሩ ለኔ ልዩ ልዩ ጥበቃው ለኔ ልዩ ልዩ አምላክ ሆኖኛ ኤልሻዳይ በለመለመ መስክ መንጋውም ያሰማራ በእጆቹ ደግፎ በቀስታ ሚመራ አባት ኢየሱስ ነው እውነተኛ እረኛ በቀን ወይ በሌሊት ከቶ የማይተኛ ምሕረቱ ለኔ ልዩ ልዩ ፍቅሩ ለኔ ልዩ ልዩ ጥበቃው ለኔ ልዩ ልዩ አባት ሆኖኛል ኤልሻዳይ ምሕረቱ ለኔ ልዩ ልዩ ፍቅሩ ለኔ ልዩ ልዩ ጥበቃው ለኔ ልዩ ልዩ አምላክ ሆኖኛል ኤልሻዳይ ጥማት በበዛበት በዚህ ዓለም በረሃ ፈልቆ ጠጥቻለው የምሕረቱን ውሃ ቀኔ ደስታ ሆኗል ሊጣፋጭ እንቅልፌ በሰላም ማደሪያው በምሕረቱ አርፌ የምሕረት ፀሐይ በማለዳ ያወጣልኛል እንዳልጎዳ የፍቅሩ ጸዳል በሌሊት ይጠብቀኛል ከጥፋት